ሌላ ለማድረግ ሚልክ አቤት አቤት ይሰማል።
በመቶ ዘጠኝ ናርሺ order አልታዘዘም ብለው ነው ሀምሳ ዘጠኝ ሀምሳ ስድስት ዘጠኝ ሀምሳ ስድስት አልታዘዘም ብለውክ ነው።
አ አልታዘዘምም አሉኝ። የም- የለም
ቆይ አንዴ እሺ
እሺ፣ ግን ሰዓት ሄዷል። በጣም የሞተረኛም ነው መሰለኝ። እኔ ዝም ብዬ ሰራዋለሁ ብዬ ነበር። ሰዓት ሄዷል።
አ፣ ተደውሎልህ ነበር ከዚህ?
አይ ማንም አልደወለልኝ።
ቆይ እሺ አንዴ እሺ እሱ እነሱ እንዲደውሉልህ አደርጋለሁ ሚኒልክ አንዴ እስኪ እሺ፣ እሺ፣ እሺ፣ እሺ ጠብቅሽ።
እ፣ ፍቅር ሀምሳ ሰባት ዜሮ አንዱን እኔ ነኝ forward ያደረኩት። እሺ ድርሽ አንድ order ልንገርህ አልደረሰ ማለት ነው። እሺ አንድ order ልንገርህ ሀምሳ ዘጠኝ ሀምሳ ስድስት ሀምሳ ስድስት የሞተር order ነው ይታዘዝ አልተባለም። ልጅ ደግሞ አልታዘዘም እያ ከባይት አዲስ ስልሳ አርባ ሁለት